Hello ጤና ይስጥልኝ ስራ ቤት ነኝ። Hello
Hello ሰላም ጤና ይስጥልኝ አብሮ ይስጥልን። ሰላም ናችሁ?
አለን
አለን። በሀሪፍ የተሰራ ኮድ ወደ ቤስት መቀየር ይቻላል እንዴ?
አይ አይቻልም ወንድሜ፣ ለኛ ሌላ ነው የምትከፍታት።
ግን አንዳንድ ልጆች ይቀይሩታል። እንዴት እንደሚቀይሩት አይ።
አላውቅም።
አይ እኛ አንቀይርም፣ ግን ያው እራሱን አካውንት በራሱ አካውንት ቤት ቤት መጠቀም ትችላለህ ነው ቤት ቤት መክፈት እም።
ትችላለህ ነው
እንዴት እንዴት እንዴት?
በተጠቀምክበት ሀሪፍ በተጠቀምክበት ቁጥር የቤት እም።
ቤት ማድረግ ትችላለህ።
አሁን ሀሪፍ ስሰራ ቆይቼ እኔ ቤስት ሰራው ብዬ ሀሪፍ ጋር ነው ስሰራ የቆየሁት። ከዛ ሼር ብዬው ኮዱን አመጣልኝ። እሱን ኮድ ለፕሪንት አድርጎ ለማውጣት ያስቸግራል አይደል?
ቤት በሀሪፍ ቤት ነው ስለተሰራ አይደለ? አሁን ቤት ቤት ቤት ነው አይደለ? መጠቀም የፈለግከው አባ ቁጥርህን ቤት አዎ።
ቤት ላይ ሙላው።
እኮ ያን ኮዱን ማለት ነው ቁጥርህን አይደለም መንበርህን
የአካውንት ይሄን አካውንት ነበር ነው ሬጂስተር ለማድረግ ነው አይደለ? ሬጂስተር ለማ ስለ ሬጂስተር ነው አይደለም የማወራው።
ስለ ሬጅስተር ሳይሆን እ።
ሼር የተባለ ኮድ አይ ለቤት አይ አይ ለማውጣት።
አይ፣ እንደሱ የለም።
እሺ እሺ